ያስተኛል ይረዲስ
እንትን አሁን ደውዬ ነበር እና በትንትንን በቴሌግራም ላክልኝ ብላኝ ነበር። ደረሰኝ ነው የሆነ ትናንትና ገንዘብ አስገብቼ አሪፍ ቤ መቶ ብር ገንዘቡ አልገባልኝም እና ልክ ያለው በቴሌግራም መጨረሻ ሀምሳ አምስት ላይ
እሺ ማን በሚባል ስም ነው የላኩልን?
አለምሽ ግርማ
አግኝተ ነው ለመኛችን እስከሚስተካከል ድረስ በትዕግስት ይጠብቁ።
ዛሬ ይገባልኛል እንዴ?
አዎ ይስተካከልሎታል ደንበኛችን ትናንትና ሀያ አራት ሰዓት ሞልቶታል ብዬ እኮ ነው
ይስተ- ስላላመለከቱ ነው ደንበኛችን ይስተካከልሎታል እሺ እሺ አመሰግናለሁ
መልካም ቀን ይሁንልዎት